ሀሎ ሀሎ ሀይሚ አቤት
አወዳድሮ ነበር ያሸነፈ ስለሌለ አምስት ኮከብ አ ስለዚህ ማድረግ እንችላለን የመረጥነውን ማለት ነው አንቺ የመረጥሽው
እኔ አይደለም የመረጥኩት ገና ምን ልናየው ወደ ኋላ ተፈግፍጊ ወደ ኋላ ገና ተፈግፍጊ ልናየው ነው እስቲ ስልካ እስኪ አንድ ሁለት አማራጭ ያጂና ኦኬ አንድ ሁለት አማራጭ ይዘን እንድናይ ነው አሁን ያሸነፈ ካለ ያሸነፈ በህጋዊ ጊዜ ያሸነፈ እያለ ወደ ሌላም ለምን ሄዳችሁ እያለ አይደል ኦዲተር እያስቸገረ ያለው እህ ስለዚህ አሁን ያሸነፈ ከሌለ መርጠን ምን በምናደርገው ላይ ማ- ቅድም በምትዩ accommodation ኑን ባህላዊ ነገሩን ባካተተ መልኩ ማድረግ እንችላለን።
በቃ እሺ እሺ እሺ፣ ቻው ቻው።